ሄሎ ከቤት ሲብት ወደ በሳንቲም ወደ ቴሌ ልኬ ነበር፣ ሁለት ሺህ ብር ተቋርጧል።
እሺ እሺ እሺ፣ መስመር ላይ ጠብቁኝ። እሺ ሄሎ ሄሎ፣ ወደ ቴሌ ብር ልኬ ነበር በሳንቲም ቤት ሲብት።
እሺ፣ አሁን ደወልክበት ስልክ ነው ቤት ስልክ አዎ አዎ
ሁለት ሺህ ብር ነው።
አ- አ።
እሺ አሳልፌ ጣል እገባለሁ። አሁን ትንሽ ቆይቶ እሺ ወዲህ እሺ፣ እሺ።